hello
ሰላም ጤና ይስጥልን። hello hello፣ hello
ይቅርታ ሶማለኛ የለም።
እና ስለ ሁሉ ማለት ነው ንገረኝ። አማርኛ ይችላል፣ ችግር የለም።
እሺ፣ ቴሌቪዥን game ነው። game ኦቹ ሲጫወቱ ሽልማቶች አሉት።
እ?
ቴሌቪዥን game ነው። game ኦቹ ሲጫወቱ okay።
ሽልማቶች አሉት።
okay እሺ፣ እሺ ገብቶኝ።
ሙሉ መረጃውን ለመ- ለመጫወት ከፈለጉ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ።
ኮከብ ዘጠኝ ሰማንያ አምስት መሰላል
እሺ፣ አንድ ኮከብ ቁጥር ላይ፣ አዎ፣ ሰማንያ አምስት ዘጠኝ።
እሺ፣ እሺ፣ እሺ ዘጠኝ ገባኝ።
ዘጠኝ ሰማንያ አምስት መሰላል ከዛ አንድ ቁጥር ላይ ለመመዝገብ አይ አይ ከዛ ሶስት ቁጥር ለመጫወት የሚላል
እሺ
ከዛ ጥያቄና መልስ የሚል እድሎትን ይሞክሩ የሚል ይመጣሉታል። እርስዎ መርጠው ይጫወቱ game ኦች።
okay okay አይ
እሺ አይ okay አይ